ሄሎ Hello ሞገስ፣ አቤት። ሰላም።
ሰላም ነው? ከቤት ቤት ነበር ምደውልልህ።
እሺ አንክሌም ትኬት ልልክ ነበር ልልክልህ ነበር እና ቴሌግራማችንን ስለቀየርን ቁጥር ልነግርህ ነበር። ቴሌግራማችን ነው። እሺ አዎ፣ save አድርገኸው እዛ ላይ ሀይ ስራዬ ነው ዜሮ ዘጠኝ ዜሮ ዘጠኝ ዘጠና አምስት ዘጠና አምስት ሰላሳ አንድ ሰላሳ አንድ ሰባ ሰባ ሰላሳ አንድ ሰላሳ አንድ አዎ ዘጠና አምስት ሰላሳ አንድ ሰባ ሰላሳ አንድ አዎ እሺ፣ አመሰግናለሁ።
እሺ እሺ እሺ